hello ጤና ይስጥልኝ ተድላ አምቡላንስ ትዕግስት ነኝ እባክዎ ምን ልርዳዎ? hello hello ጤና ይስጥልኝ ተድላ አምቡላንስ hello ተድላ አምቡላንስ እባክዎ ምን ልርዳዎ? hello ድምፅህን ከፍ አድርግልኝ እባክህን። ተድላ አምቡላንስ ድርጅት እባክዎ ምን ልርዳህ? hello hello hello ድምፅህን እባክህን ከፍ አድርግልኝ። ተድላ ድርጅት ምን ልርዳህ? የተድላ አምቡላንስ ድርጅት ነው ምን ልርዳህ?